በአጭር ጊዜ ውስጥ እውን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ የራሱን ግምገማ ሰሞኑን ይፋ አድርጓል። አዲሱን ፓርቲ ለማደራጀት የሶስት ወራት መርሃ ግብር መውጣቱም ታውቋል። መለስካቸው አምሃ ዝርዝሩን ልኮልናል።
ሰማያዊ ፓርቲ አርበኞች ግንቦት ሰባት ለአንድነትና ለዴሞክራሲ ንቅናቄ ኢዴፓና የአንድነት ለዴሞክራሲና ለፍትህ የቀድሞ መሪዎች በውህደት እንደሚመሠረቱት ለታቀደው ድርጅት የመጀመሪያውን እርምጃ እንደወሰደ ሰማያዊ ፓርቲ አስታወቀ። ፓርቲው ትናንት ባካሄደው ጠቅላላ ጉባኤ ባስተላለፈው ባለ ስድስት ነጥብ ውሳኔ እንዳብራራው የፓርቲውን ስም አርማና ሰነዶችን ለታሪክ በማስቀመጥ ራሱን በማክሰም ያለምንም ቅድመ ሁኔታ የቀጣዩን ውህድ ግዙፍ ሀገራዊ የአንድነት ኃይል ለመሆን ጉባኤው በአብላጫ ድምፅ ወስኗል ብለዋል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለዚህ ወደፊት ለሚመሠረተው ፓርቲ ተነሳሽነቱን የሚወስዱት ኃይሎች ሁሉ ማድረግ አለባቸው ያሉትንም ጠቁመዋል።
በጥቂት ወራት ውስጥ የሚመሠረተው ሀገር አቀፍ ፓርቲ የሁሉም ቤት ይሆን ዘንድ የብዙ ግለሰቦችና ስብስቦች ፍላጎት መቅሰም ይኖርበታል። ሰማያዊ ለዚህ ተነሳሽነቱን በመውሰዱ የተሰማኝን ክብር ስገልጽ በታላቅ ደስታ ነው። ይህንን ፕሮጀክት ከያዝኩት ቀን ጀምሮ ብዙ ውጣ ውረዶችን ባልፍም የውሳኔ ሀሳቡ ጠረጴዛ ላይ በመጣ ጊዜ በስራ አስፈጻሚ ኮሚቴ በሙሉ ድምፅ፣ በብሔራዊ ምክር ቤት በሙሉ ስምምነት፣ በጠቅላላ ጉባኤም በአብላጫ ድምፅ በመጽደቅ ሰማያዊ ታሪኩን በደማቁ ጽፏል።
አቶ የሸዋስ አክለውም በዛሬቱ ኢትዮጵያ የፓርቲ ፖለቲካ ለውጥ እንደሚያስፈልገውና አገራዊ ፖለቲካ ተግዳሮቶች ናቸው ያሏቸውንም አውስተዋል።
ዛሬ ኢትዮጵያና የኢትዮጵያ ፖለቲካ በለውጥና በሽግግር ላይ ይገኛሉ። እስካሁን የቆየንበት የለውጥ ጥያቄና የእምቢተኝነት ትግል አማራጭ ወደ ማቅረብና በነፃና ገለልተኛ ምርጫ አሸናፊ ሆኖ መውጣትን የሚጠይቅበት ወቅት ላይ እንገኛለን። በእኔ እምነት ሁለት ሀገራዊ ፈታኝ ሁኔታዎች ከፊታችን ተጋርጠዋል። የመጀመሪያው እየጨመረ የመጣው የስራ አጥነት ሲሆን ሁለተኛው ህወሓት ኢህአዴግ የተከለውና የኮተኮተው የጎሳ ፖለቲካ ነው። እነዚህ ሁለት ፈተናዎች ለመቅረፍ ማህበራዊ ፍትህን ማስፈን የሚያስችል በዜግነት ላይ የተመሰረተ ሀገር አቀፍ የፖለቲካ ፓርቲ እውን ለማድረግ ወቅቱ አሁን ነው እንላለን።
ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ወቅት ከተገኙት የተለያዩ የፖለቲካ ድርጅቶች መሪዎች መካከል የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ፓርቲው ለወሰደው እርምጃ አድናቆታቸውን ገልጸው ነበረ።
ከታች ወደ ላይ ለሚገነባ ዴሞክራሲያዊ የሆነ የመጀመሪያው አንድ ትልቅ ጠንካራ ድርጅት የመጀመሪያውን እርምጃ መውሳጅ በመሆናችሁ በአሜሪካን ሀገር ዴሞክራሲ የመሰረቱት ትልልቅ ሰዎች የአሜሪካ የዴሞክራሲ አባቶች እንደተባሉ ሁሉ እናንተ ድርጅትና አባላትም በታሪክ የኢትዮጵያ ዴሞክራሲ አባቶች ተብላችሁ እንደምትታወቁ
ይህን ውህድ ፓርቲ ያዋቅሩታል ተብለው ከሚጠበቁት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደም በሥነ ሥርዓቱ ላይ ተገኝቶ ነበረ። ዶክተር ጫኔ ከበደ የሰማያዊ ፓርቲ እርምጃ ለድርጅታቸው መልካም አርአያ እንደሆነም ተናግረዋል።
ለውጡ በእኔ እይታ ሶስተኛው ምዕራፍ ላይ ነው ያለ ነው። ይሄንን ሶስተኛ ምዕራፍ በታሪክ ማዛባት፣ መቀልበስ፣ ሌላ አመለካከት ይዞ ሌሎች የሚሰሩትን ስራ ማበላሸት በፍጹም የተሳሳተ በመሆኑ በእውነት የሰማያዊ ፓርቲ አባላት ዛሬ ያደረጋችሁትን ውሳኔ ለእኔም ጠቅላላ ጉባኤ ውሳኔ መነሻ ታሪክ እንደሚሆነኝ ትርክቱን ወደዛም ይዘው እንደሚሻገር በዚህ አጋጣሚ ገልጽላይ ይሆናል።
ከቀድሞ የአንድነት ለዴሞክራሲና ለፍትህ ፓርቲ አባላት መካከል አቶ አንዱዓለም አራጌ ያተኮሩት በአጠቃላዩ በሀገሪቱ የፖለቲካ ሁኔታ ላይ ነበረ።
አሁን አዲስ ፍኖተ ካርታ ያስፈልገናል ብዬ አስባለሁ። ያ አዲስ ፍኖተ ካርታ ደግሞ ዛሬ ተጀምሯል። ቀደም ሲል አርበኞች ግንቦት ሰባት፣ ሰማያዊ ፓርቲ፣ ኢዴፓም ሌሎችም እንዲሁ ጥረት ስናደርግ የቆየ ነው። ያንን ባህል የፖለቲካ ባህላችን የተበላሸ ንጣፍ ለመቀየር ነበር። አሁን አንድ እርምጃ ወደፊት መጥተናል። ከዚህ በላይ ደግሞ ግን ማደግ ይገባዋል። ኢትዮጵያን የሚያክል ሀገር ባልዘመነ ፖለቲካ፣ ባልተለወጠ የፖለቲካ ባህል የትም ልናደርሳት አንችልም። ስለዚህ ፖለቲካችን መዘመን አለበት ብዬ አምናለሁ። ፖለቲካችን ሲዘምን የመጀመሪያው ነገር ሌሎች ላይ ምን ጉድለት አለ ብሎ ከማየት ይልቅ እኛ ጋር ምን ይጎድላል ብለን ማየት ያለብን ይመስለኛል። በተጻራሪ ወገኖች መካከል ሁለቱም እያንዳንዳቸው ጋር ምን እንደጎደለ የሚያስቡ ከሆነ ሲገናኙ ችግሩን ለመፍታት በጣም ቀላል ነው የሚሆነው። ምክንያቱም ሁላቸውም ወደ ውስጣቸው ካዩ በኋላ መፍትሄውን ይዘው ስለሚመጡ ነው።
ይህ ውህድ ፓርቲ እስከ መጋቢት 2011 ዓ ም የምስረታ ሥራውን እንደሚያጠናቅቅ መረጃዎች ይጠቁማሉ። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ሥነ ሥርዓት በጽሑፍ እንደተገለጸው እስከ መጋቢት 30 ቀን 2011 ዓ ም የተዋሃዱት ፓርቲዎች ጠቅላላ ጉባኤዎች ቀደም ሲል የነበራቸውን ስምና መዋቅር ሁሉም የሚያከስሙበትና ለምርጫ ቦርድ የሚያስታውቁበት ወቅት ይሆናል። በዚሁ ጊዜ ውስጥም የአዲሱ ፓርቲ መስራች ጉባኤ እንደሚደረግ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ